Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አሁን በዚህ ስልክ cash out አድርጌ ሶስት ሶስት ሺህ ብር ልኬ አልገባልኝም።
ምንድን confirm ነው የሚለው?
confirmation
እሺ በዚህ አሁን በደወልክበት ስልክ ነው?
አዎ አዎ
ሶስት ሶስት ሺህ ብር ነው።
አዎ
እሺ ገብቶልሃል። እሺ ሁለቱም አንድ ነው። እሺ መልካም ቀን። እሺ ለሁለቱም